ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
አብሮ ይስጥልን። ወደ ፍሊንስቶን ውስጥ ደውለን በሰማንያን ሰማንያ ስምንት ላይ ሰማ ደውዬ ነበር። እንዴት ናችሁ?
ሰላም ነው እግዚአብሔር ይመስገን፣ ሁሉ ሰላም።
ሹር ራሱ መሰለኝ አዎ ሄር እየተሸጠ ይገኛል። ትክክል ኖት። ስለ እሱ ባለፈው መረጃ- ለቴዳሜ ቦታ እና በጋራ እንስራ ወይ እንደዚህ የሚል እንትን አስገብቼ ነበረ እ፣ ምን አሉኝ? ትንሽ ድምፅት ይቆራረጣል።
እ፣ እንትን አስገቢ እንትን አስገብቼ ነበረ እና እሱን ምላሽ እንትን አላሉም። ሲሆ ናቸው አሁንም እዛው ገቢ ነው ምን
እ፣ ስለ መ- በምን ጉዳይ ነበረ የተወያዩት ያሉት?
ይኸው ነበረ አዎ እሱ ነው።
ኦኬ፣ ስለ ቦታው አበራናልማ ወይም አዎ፣ ብዙ ስለ እንደጠብቅ ነው ቦታ እ፣ ከድርጅት እ፣ hello ነው hello።
አዎ፣ አዎ፣ ሰማሁህ?
ለመምጣት ነው እ፣ ፍላጎቱ።
የለም ተዘጋጂ ነው ያላችሁ ሄሎ ሄሎ ሄሎ፣ አይሰማም?
ይሰማሉ hello ይሰማል፣ ይሰማል።
አሁን ይሰማዎታል
ይሰማኝ ይሰማኛል።
እዚህ ያስገቡት አቶ ማናቸው ስማቸው እሳቸው ጋር ነበር ያስገባሁት እዛ ገርቢ ባለው ሄድ ኦፊስ እስካሁን ድረስ ምላሽ የለውም እ፣ ዝም ብዬ ሼሩን